ሰላም ጤና ይስጥልኝ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን። Donkey Tube ነው የደወሉት። ምን ልርዳዎት?
ምን አልሽኝ?
Donkey Tube ነው የደወሉት።
አዎ እ የ YouTube class ለመማር ፈልጌ ነበረ።
እሺ ስሙ
ኩሜ በቀለ።
ማን አሉኝ?
ኩሜ K U M E
በቀለ ያባችን
ምን አል- ምን አልሽ?
ኮድ ይነግሩኛል?
ዜሮ ኮድን ዘጠኝ ሰማንያ ዜሮ ዘጠኝ ሰማንያ ሰላሳ ስድስት
እሺ ሰላሳ ስድስት